ሄሎ ጤና ይስጥልኝ።
ሀይለ
አቤት ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ሄሎ ምን ልርዳው? ቴሌቪዥን አቤት ይሰማኛል። ቴሌቪዥን ነው ምን ልርዳው?
ይችን በጥረመጠ
ምን አሉ?
ለምን ተቀናች ነው
ሄሎ
ነው